હેલો
હેલો
હવે ሎንቺቲዩድ ልጅን ለማቅረብ ፈልጌ ነበር።
ሌላ ሰው ደውሎ መጠቆም ይችላል። ያንተ ልጅ ሌላ ሰው ወይ ጎረቤት ወይ የሰፈር ሰው ነው መጠቆም የሚችለው ወይ የአካባቢ ሰው ደውሎ ማስመዝገብ ይችላል።
እኔ አልችልም።
አዎ አዎ ያው መስፈርቱ አይቻልም። እናት አባት ደውሎ ማስመዝገብ አይችልም።
እሺ ግን ሌላ ሰው እንዲደውል ከሚደክም ልጅ ስላገናኝሽና ትሆናለች አትሆንም እያለ
እሱን እኔ አይደለሁኝም መስፈርቱን ማወጣው ተመዝግቦ ከዛ ስንደውልላችሁ ነው ጥያቄዎች የምንጠይቀው አሁን አይደለም።
እሺ
እሺ አመሰግናለሁ